hello
hello
hello፣ ጤና ይስጥልን ቺፕቺፕ።
አዎ ሰላም ነው ሰላም።
አለን አለን። ከአንድ ወር በፊት አካባቢ ቺፕቺፕ አሸናፊ ሆኜ ነበረ ተጫውቼ ማለት ነው።
እሺ እና እ- እስካሁን ደግሞ ምንም ይመጣልሻል፣ ግን እስካሁን ምንም የመጣ ነገር የለም።
ምን ነበረ ያሸነፉት?
ላርጎ
በዚህ ስልክ ቁጥር ነው?
አይ በዚህኛው አይደለም፣ በዛኛው ቁጥር ነው።
እስቲ ስልክ ቁጥር ነው።
እሺ ዜሮ ዘጠኝ አርባ አንድ
እሺ ሰላሳ አምስት
እሺ፣ ስልሳ ሰባት ስልሳ ዘጠኝ
ጆሃን ነው።
አዎ
የት location ኑ?
እ
የት ነበረ location ኑ?
ኮዬ በስልክ ፈጬ ነው። ኮዬ ፈጬ ነው።
ቁጭ አዎ
አድርጎ ነው ያለኝ።
አዎ ላርጎ ነው።
እሺ ካድርገን መልሰን እንደውሎታለን።
ሁሌም እኮ እንደዚህ ነው። ወልድ
ይኸውልሽ
ወይ hello ሁሌ እኮ hello።
ደውሎ ወደ አምስት ስድስት ጊዜ ደውለ ቸርገን ለን አስተላልፋል ምናምን የለ- የሌለ ምክንያት
አሁን ደቂቃ ይታገሱኝ፣ መልሼ ደውሎት።
እሺ እሺ እሺ